ናፍቆት ልሄድ ተለይቼ ከምድር ሕይወት ሌላ ሳይሆን የራሴ ላይ አክሊሌንም ልወስድ ዘናለ እንግዳ ነኝና መጻተኛ ጥቂት ነው ዘመኔ በምድር የዘላለም ቤቴ ሰማይ ነው ላዩ የምናፍቀው ሀገር መዝገቤ በሰማይ ነው ልቤን ማኖርበት ኢየሱስ ነው ምቆጥረው የኔ ሀብት ንብረት ነፍሴ ናት ትርፌ በዓለም ካለው ሁሉ በላይ ቅድስናን አልጥልም እሻለሁ ኢየሱስ ላይ ጥሪ ለታላቅ ክብር ነው። ዝግጅቴ ሙሉ ወደዚያ ነው። የሚያስገረኝ ወይ የሚያስረፍደኝ አልሻም ከበር ውጭ የሚያስቆመኝ። ይመጣል ኢየሱስ በድንገት ሊወስደኝ ስለ ምድሩ በማሰብ ልቤ አይክበድብኝ። ዘይቴንም ልምላ ሁሌም ላብራው መቅረዜን አጽንቼ ልያዘው ያለኝ መክሊቴን ተጽናንቻለሁ ስንት ጊዜ ከሐዘኔ የዘላለም ደስታ በሰማይ አለልኝ ብዬ መከራዬንም ምንም እንዳይደል ቆጥሬዋለሁ። ገነት ካለው ታላቅ ክብር ጋር አስተያይቼው አንዳች ሳይኖረኝ ሁሉ እንዳለ ሰው የምመካው ስለማውቅ ነው በሰማይ ለኔ እንደጠበቀው እይዘዋለሁ ተስፋዬ አልጥረው ተስፋዬ አይኔን አስቼ እያየሁ ወደ ቤዛዬ እለዋለሁ ማራናታን አለኝ ጌታዬ አይኔን አንስቼ እያየሁ ወደ ቤዛዬ እለዋለሁ ማራናታን አለኝ ጌታዬ